ሄሎ
አቤት።
ሰላም ጤና ይስጥልን ቤስት ቤት
አዎ። ሄሎ እሺ ምን ነበረ
ብሩ የወጥ የነበረው ጌም እስካሁን ስንት አልመጣም።
ብር ቁልፍ ቤት እህ እ?
ሶስት መቶ ሶስት መቶ አዎ።
ቤስት ቤት ቁጥር ኬ ነው
እ አይደለም ሌላ ቁጥር ነው።
እሺ ንገረኝ
ዜሮ ዘጠኝ ዜሮ ዘጠኝ
ሰላሳ ሰባት ሰላሳ ሰባት
ሀያ ዘጠኝ ሀያ ዘጠኝ ዘጠና አራት
ዘጠና አራት ሃምሳ
ሀምሳ አዎ።
መቼ ያልክኝ ቀኑ
እ ሁለት ቀን ነው በፊት ነበረው okay፣ እሺ ማታ አስራ ሁለት ሰዓት ከሀምሳ ዘጠኝ
እሺ check ላድርግልህ አንዴ ጠብቀኝ
ቀኑ አዎ አስራ ሁለተኛ ወር በአስራ አምስት ነው።
እሺ ሶስት መቶ ብር ነው ያልከኝ አ?
አዎ በአስራ አራት ነው ቀኑ
አይደለም ለአስራ ሁለተኛ ወር ከአስራ አምስት ነው።
እሺ ሰዓቱ ደግሞ ከአስራ ሁለት ሰዓት ከሀምሳ ዘጠኝ ደቂቃ ሰላሳ ሁለት እሺ።
ሴኮንድ ማታው ነው።
እሺ
ከዛ እስካሁን አልገባም። ስንት ጊዜ ይደውላል ደውላል። ትንሽ ቆይ ይበራልና አዎ አዎ አሁንም process ላይ ነው የሚለው እስቲ እስከ ማታ ድረስ ትንሽ ይጠብቁን መቼ ይገባል ብሩ?
እም፣ እርግጠኛ አይደለሁም ግን እስከ ማታ ድረስ እስቲ ትንሽ ይጠብቁን እኛ እያሳወቅናቸው ነው አዎ ማታ እናንተ አለ እንዴ?
ይስተካከላል እ?
ማታ አዎ game game መመለስ ትችላለህ? አዎ እ?
game መመለስ game ከቴሌግራም አይ ወደ account መመለስ አልችልም አይችልም።
ወደ አዎ account ይገባላል አዎ
እሺ፣ እስካሁን pending ይላል።
አዎ ሌሎች- አዎ የብዙ ሰው transaction ኑ እንደዛ የሆነው ይስተካከላል እሺ
እሺ።
እሺ መልካም ቀን